ምስለ ወድኪ ግሩም መዳኔ ኩሉ ዓለም በረሃ ወፅም በአፍ ወድካም ዘጎየይኪ ደብረ ቁስቋም በሰጌር ሰዳም ያዳንች አይሆንም ድንግል የዚች ዓለም ስደት ስምሽ ስንቃችን ነው የመከራችን ለት ጸንተን እናልፋለን የግብፅንም ጉዞ የጸናው በረሃ በምርጃሽ ቀዝቅዞ የጸናው በረሃ በምልጃሽ ገዝግዞ
ያዳንች አይሆንም ድንግል የዚች ዓለም ስደት ስምሽ ስንቃችን ነው የመከራችን ለት ጸንተን እናልፋለን የግብፅንም ጉዞ የጸናው በረሃ በምልጃሽ ገዝግዞ የጸናው በረሃ በምልጃሽ ገዝግዞ
ሕፃንና እናቱን ይዘን እንሸሻለን ትእዛዝ የተቀበል እንደ ዮሴፍ ሆነን ዘመናችን ደርሶ ገሊላ ስንገባ አንቺ ታበሳል የዓይናችን ስር እምባ አንቺ ታበሳል የዓይናችን ስር እንባ ያላንቺ አይሆንም ድንግል የዚች ዓለም ስደት ስምሽ ስንቃችን ነው የመከራችን ለት ጸንተን እናልፋለን የግብፅንም ጉዞ የጸናው በረሃ በምልጃሽ ገዝግዞ የጸናው በረሃ በምልጃሽ ገዝግዞ ጊዜያዊው መኖሪያ ድንኳናችን ቢፈርስ አለን በሰማይ ቤት ያየነው በመንፈስ የርስቶ መያዣ ምድረ ሙሲያችን ነሽ የምታሻግሪን ዮርዳኖስን ከፍለሽ የምታሻግሪን ዮርዳኖስን ከፍለሽ ያላንቺ አይሆንም ድንግል የዚች ዓለም ስደት ስምሽ ስንቃችን ነው የመከራችን ለት ጸንተን እናልፋለን የግብፅንም ጉዞ የጸናው በረሃ በምልጃሽ ገዝግዞ የጸናው በረሃ በምልጃሽ ገዝግዞ በባቢሎን ምርኮ ቢዘረፍ ቅርሳችን ባዶ አይደለንም አለሽ ውበታችን የሮማን አበባ የልባችን ደስታ ነፍሳችን አታዝንም አንቺን ተጠግታ ነፍሳችን አታዝንም አንቺን ተጠግታ ያላንቺ አይሆንም ድንግል የዚች ዓለም ስደት ስምሽ ስንቃችን ነው የመከራችን ለት ጸንተን እናልፋለን የግብፅንም ጉዞ የጸናው በረሃ በምልጃሽ ገዝግዞ የጸናው በረሃ በምልጃሽ ገዝግዞ ጀንበራ ዘንዝቃ ቢጨልም ዙሪያችን የጉዟችን ፋኖስ አለሽ በእጃችን ከገሊላ እስከ ግብፅ ብንመላለስም አንቺ አለሽንና ጫማችን አያልቅም አንቻለሽንና ጫማችን
ያላንቺ አይሆንም ድንግል የዚች ዓለም ስደት ስምሽ ስንቃችን ነው የመከራችን ለት ጸንተን እናልፋለን የግብፅንም ጉዞ የጸናው በረሃ በምልጃሽ ገዝግዞ የጸናው በረሃ በምልጃሽ ገዝግዞ ያላንቺ አይሆንም ድንግል የዚች ዓለም ስደት ስምሽ ስንቃችን ነው የመከራችን ድል ጸንተን እናጥፋለን የግብፅንም ጉዞ የጸናው በ